ጤና ይስጥልን ዶክተር
አብሮ ይስጥልን።
አብሮ ይስጥልን። እንዴት አመሹ?
እግዚአብሔር ይመስገን።
አሜን፣ እግዚአብሔር ይመስገን።
አሁን ላይ- live እያየሁ ነው የሆነ እንትን
እሺ፣ አዎ ይሰማኛል።
አ፣ live እያየሁ የሆነ ድንቅ ልጆችን ጠቁሙ ምናምን ይላል።
ሊጠቁሙ ነው? እሺ፣ ይቻላል። እድሜው ስንት ነው የህፃኑ?
እ፣ አምስት አመት ምናምን እርግጠኛ ሆነ ነገሩ።
አምስት አመት አሁን አምስት አመቱ ነው።
አምስት አስራ አስራ ዘጠኝ አምስት አመት የከበረ ያከበረ
ስድስት ነው አሁን።
ወደ ስድስት ማለት ነው። አምስት ከአስራ አስራ እ እ፣ ከአም- አምስት አመት እና ከአምስት አመት በታች የሆነ ሰው ነው እኛ የምንፈልገው። ይቅርታ ሆኛል።
ምን ያህል እንዴ?
አዎ፣
እሺ።
እሺ፣ እናመሰግናለን።